ሰላም ጤና ይስጥልኝ ቤት ቤት
ዲፖዚት እየታደረኩ ነው።
ምን አሉኝ?
ዲፖዚት ምንም አይገባም። ምንድን ነው በጣም አንድ ሰዓት ሁለት ሰዓት ሊሆነው እኮ ነው።
እየሰራሉት አይደለም ነው ወይስ አልገባሎትም?
አልገባም እስካሁን ዲፖዚት አድርጌ ነበረ ምንም የገባ ነው።
ልከውልናል። ቴክስቱን ዲፖዚት ቴክስቱ ልከውልናል ቴሌግራም ላይ።
ወደ ሳፋ ነግረ መረመት ብል የለም እሺ በቃ ይጠብቁን፣ አሳውቀናል። የተላኩልን ሁሉ ይጠብቁን። እሺ በ system ችግር ምክንያት ነው የቆየው እ?
በ system ችግር ምክንያት ነው የቆየው እና ይጠብቁን። ይቅርታ
ወይ እንደገና ማሳወቅ ነው። ምንም እስካሁን ምንም ነገር የለም እኮ
ሁሉንም አንድ ላይ እያ- እያ- እያስተካከሉት ነው እና መጠበቅ አለብዎ። እሺ መልካም ምሽት።